Hello ጤና ይስጥልን ቤስት ቤት
ከሸሪኮል
Okay ቆይ አንዴ እሺ ጠብቀኝ እሺ ንገረኝ cashier code ኡ አስራ ሁለት
እሺ ሰማንያ አምስት
አስራ ሁለት ሰማንያ አምስት አዎ እሺ ዘጠና ሰባት እሺ አይ ሰባ ዘጠኝ ዘጠና ሰባት ሳይሆን ሰባ ዘጠኝ
ሰባ ዘጠኝ
ዘጠና
አይ ሎስት ነው እሺ ብዙ ጨዋታ አውጥቶብሃል
እሺ እሺ